ጤና ይስጥልን ማሊበባ
ጎንዳለ
ጤና ይስጥልን።
አሁን ይስጥልን። ሰላም ነው?
እግዚአብሔር ይመስገን። አባት ምን ለቃዎት?
ሊፋና ምሳ ያለት
ሊፋን አምስት ሀያ አለን
እንዴት እንዴት ነው? ምን በብድር መልክ ሁለት ሺ ሁለት ሺ ስንቱን ነው የሚፈልጉት?
ሁለት ሺህ አስር
ስንት አሉኝ?
ሁለት ሺህ አስር
ሁለት ሺ አስር አ
ሊፋን አምስት ሀያ ያለን ሁለት ሺ አስራ ሁለት እና ሁለት ሺ ስምንት ነው ያለን
እሺ ሁለት ሺህ አስራ ሁለት
አለን አባት
እኮ ማለት አንድ አራት መቶችን ያወጣለሁ ታለን ቀሪውን ካሽ ከፍሉናል።
ስንት
አራት መቶ ሺህ ባንክ እያያዝልዎታል።